good afternoon ካፒታል ሄለን ስጊ
እንደምን አላችሁ።
እግዚአብሔር ይመስገን።
ምን አይነት delivery ነው የምትሰጡት?
ምንድን ነው የፈለጉት? የኔ እመቤት አይ እንትኑን deliver ኣችሁ ነው ማወቅ ይሄ የፈለኩት።
ካፒታል spa ነው።
ስፓ አዎ
አሀ እ ብንመጣ ያገኛችኋለን?
እ?
የራሳችሁ መኪና አላችሁ? መኪና
አይ እናንተ ናችሁ የምትመጡት።
የት ነው አድራሻ?
ሀያ ሁለት
ሀያ ሁለት አዎ
እሺ እናመሰግናለን።
እሺ።